hello hello።
አቤት።
ደህና ዋልሽ?
እግዚአብሔር ይመስገን።
መኪና አይቼ ነበረ። መኪና መሸጫ ነው።
ምን አይነት? አ
compact አሪፍ ሁለት ሺህ አስራ አንድ ነው።
ስንት ሞዴል? አስራ ሁለት አዎ
አለች። አዎ።
ስምንት መቶ ብር ሺህ ብር ባንክ ያለው
አይ እንደዛ ከሆነ ሁለት ሺ አስር ሞዴል
ሁለት ሺህ አስር ነው የሚመስለኝ። አዎ
አ ሁለት ሺ አስር ሞዴል አለች።
ቀይዋ ቀይዋ
ኦ ቀዩ የድሮ ነው ጉበት?
ተባ አ አ አ?
የለም እሱ ጉበት ከለሩ ከሆነ በአራት ፒስተን አለ ሀያ ሶስት ነው ግን የሚባለው
ሀያ ሶስት ነው የሚባለው።
compact ሆኖ አዎ አራት ፒስተን ሞዴሉ ሁለት ሺ ስምንት አ፣ ሌላ መኪና ምን አለ?
ሌላ compact አለ ምን አይነት ሁለት ሺህ ስንት?
ሁለት ሺ አስር አለ
ሌላስ?
አስራ ዘጠኝ ከሀምሳ የሚባል ሌላ በቃ እነዚህ ናቸው። ይሄ ጉበቱ እና አ፣ ሀያ ሁለት የሚባለው ሁለት ሺ አስራ ሁለት ሞዴል
አይ ሁለት ሺህ ስምንት ሁለት ሺህ ምን አይለም ሌላ የለንም። አዎ ሁለት ሺህ ስምንት የምታውቂውም የለም።
ሲገባ post እናደርጋለን።
እሺ እንግዲህ እሺ እሺ እሺ post ታደርጊያለሽ።